नग आजूबाजूला
ሄሎ
ወይ አይሰማም?
አሁን ይሰማል።
እሺ ከቢሮ ነው የሚደውልልህ። ሬስቶራንት ከሆንክ ታገናኘኛለህ?
አሁን ገብቶላቸው እንትን አድርገው እየሳለ ነው።
አይ ገብቶላቸው አሁን ሰጥተውኛል። አልገባላቸውም ነበር ቲኬት
ኦኬ ሰጥተው ካለው
አሁን እየ- ሰጥተውኝ እየፈረምኩ ነው።
ስልሳ አንድ ዘጠና ሰባቱን እኮ ነው አውቃል። አሁን ነው ያሳወቅኸው። text አልገባም ብለህ አ አ እርግጠኛ ነን ጡ ይኸው አሁን ሰጥተውኝ እየፈረምኩ ነው።
እሺ አይ እንትን ምግቡን ላወጣ ሳይሆን ምግቡ ሊፈረም ማለት ነው።
እሺ እ?
አይ እንትን እያሉ ሌላ order ጋር ብሎ እንዳይሆን ብዬ ነው።
አይ ምግቡ ገና ሊሰራ ፈርሜና text አረግላቸዋለሁ። ስለዛ ነው።
እሺ እሺ እሺ ጀቤ